ሄሎ Best Bet እንዴት አደረጋችሁልኝ? ሰማንያ ሰባት ሰባ አራት ማን ስምህ
ልንገርሽ እ
ልንገርሽ ወይ
ማን ስምህ ማን ነው?
እኮ ልንገርሽ ወይ አብዲ ነኝ። እሺ
ወይኔ አብዲ ምን ነበር አብዲ?
እ ለ- ለመ- ለፍቅር ገብታለች አ እሺ እ ምን edit እየተደረገልህ ነው። እሺ አብዲ ኩኪሱን ብቻ ይዘህ ውጣ።
ኩኪሱን ብቻ አዎ edit ያደርጉታል አሁን።
እሺ በቃ ቶሎ ያርጉት። እሺ እሺ አንተ እስከዛ ኩኪሱን ይዘህ ውጣ ስለተነገራቸው።
በቃ ኧረ መነገርማ አልተነገራቸውም። ተይ እንጂ እሺ እሺ።
አሁን ነግረዋቸዋል።
ኧረ ማንም የደወል የለም።
እሺ በቃ ኩኪሱን ይዘህ ውጣ።
ኩኪሱን ብቻ እሺ እሺ እሺ